እንትን ሄላው ከሶስት ቀን በፊት አሸናፊ ሆኜ ነበረ prize ተጫውቼ
እሺ እና delivery ይመጣል ብላችሁ ነበር እና እስካሁን ምንም የመጣ ነገር የለም።
እ እስኪ ይጠብቋቸው ይደውሉልዎታል።
እሺ፣ ሁለቴ ደውለዋል ግን እስካሁን ነገርኳቸው። እሺ ብቻ ብለው ምንም ይመጣል ብቻ ነው ያሉት።
አዎ አይ ብዙ እንትን ስላለ ከእርስዎ በፊት ብዙ ያሸነፉ ስላሉ እነሱን እንትን እያሉ ነው የሚሆነው እያስተናገዱ ስለሆነ ነው የሚሆነው። እ እሺ፣ ይደወልዎታል በማንኛውም ቀን ስለሆነ ችግር የለውም።
እሺ፣ እሺ።
እሺ እሺ።